ጤና ይስጥልኝ ራሔል እባላለሁ። ጉዳዬን የደወሉት እባክዎ ምን ልርዳ?
ለመመዝገብ ነበር።
Okay እሺ። በምን ነበር መመዝገብ የፈለጉት?
በዲሽ በዲሽ አዎ።
መልካም እሺ። ስሞትን ማን ልበል?
ምህረቱ ምህረቱ ምህረቱ የአባቶት ስም?
አየለ
አየለ። አሁን በደወሉበት ስልክ ቁጥር ነው የሚገኙት?
አዎ።
መልካም እሺ። በምን አይነት በዲሽ ብቻ ነው የሚሰሩት? ከሌላ ተጨማሪ ሙያ ዘርፍ አለዎት?
አይ አለኝ፣ ግን ለጊዜው በሱ ይሻላል።
በዲሽ ብቻ ይሻሉታል?
አዎ።
አ- አድራሻዎት የት አካባቢ ነው?
ቤተል
ቤተል። ስለ ድርጅታችን መረጃ ከየት እንዳገኙ ያስታውሳሉ?
እም፣ ፌስቡክ page ላይ
መረጃ ከፌስቡክ ነው ያገኙት?
አዎ።
እሺ እ፣ ስ- በእርስዎ የሙያ ዘርፍ ስራ በሚመጣ ሰዓት እንደውልልዎትና ቢሮአችን መጥተው ማስታወቂያዎት ከተሰራልዎት በኋላ በአቅራቢያዎት ካሉ ቀጣሪዎች ጋር የምናገናኘዎት ይሆናል።
Okay። እሺ፣ እሺ ምህረቱ፣ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ አመሰግናለሁ።
እሺ።